The person at extension eight three five four five five is on the phone. Please leave your message after the tone. When done, hang up or press the pound key.
የት ነው የሚዘጋውስ? አልገባኝ ብሎ እኮ ነው። እ፣ እሺ ደውለዋል። ሰላሳ አራት ነው የደወልከው? ሰላሳ አራት ነው የኔ። አ፣ አ። የሆነ ስቴቱን እንትን ምን የኛውን ይሰራል ቁቶን ሆልድ ይላል። የሚገርም ነገር አንሰር አዎ ዲስካውንት ስላልተፈቀደ የነበረው ብዙ እዚህኛው ላይ ብዙ ኢነርጂ አልጠፋም። አሁን ግን በደንብ እያዩት ነው። ስለዚህ ዊሹድ ይላል ግን ፓወሩ ግን እያየኸው ነው ስ ቢ ከቢሮ ስልክ አሁን by the way ያልተለመደው እኛ ሀገር የቢሮንና የሞባይል ሞባይል ማለት personal ነው። ውጭ ሀገር even ካርዳቸው ላይ ጽሁፍ ሞባይል ቁጥር አይጻፍም። የቢሮንና extension ን የሚነግርህ የቢዝነስ ግን የሚገርም ነገር ግን ስትደውልለት ግን ሰውዬውን accessible ነው ታገኘዋለህ። ጉግል እንትን አድርጓል። ጉግል አሁን የቢሮ ቁጥር ስትደውል ማለት ነው map ያደርገዋል ከሞባይል ወይም ከላፕቶፕ ጋር። ስለዚህ ቢሮ ከሆን ሁሌ ይሰራል፣ ቤትም ሆነ ይሰራል እኮ ግን
Thank you. Press 1 to accept this recording. Press 2 to listen to it. Press 3 to re record your message. Press 4 to mark this message as urgent.
የሆነ ነገር እያለኝ ነበር። አልገባኝ ብሎ እኮ ነው እንትኑ አፕሊኬሽኑን ማኔጅ ማለት
Press 1 to accept this recording. Press 2 to listen to it. Press 3 to re record your message. Press 4 to mark this message as urgent.